Ouais, allez يلا حبيبي ወይ ደወልኩልህ
ምን አልሽኝ?
እና እንትን እስቲ እ፣ ከቪኦኤ ድጋሚ የሚልኩልህ ከሆነ ትጠይቃቸዋለህ።
እ፣ transaction ኦችን አዎ transaction እ፣ message ኦቹን
እሺ፣ ምን ለእናንተ አላመጣማ?
አይ አላመጣም ብሎኝ ሳይሆን ስለተደበላለቀውን መለየት አልቻልኩም። ለቻፓዎችን አን- አንዳንዱን ስልክላቸው እነዚህ የገቡ ናቸው እያሉኝ ስለሆነ እስቲ አዎ።
ለ ሁሉ ብትልክላቸው እኮ እሱ መርጠው ከላዩ ላይ መላክ ይችላሉ። የሀገር ብዙ message ነው እኮ ነው የላኩት።
አዎ፣ እንዳለ ያልገባልኝ ብር ነው ታውቂያለሽ። ወደ ሁለት ሺህ ምናምን ነው።
ልክ ነህ። ከአሁን አሁን ስደምረው እንደዛ ነው የሚመጣው።
አዎ ስለዚህ እስቲ እንደዚህ እ፣ የሚልኩልህ በዛ በኩል ከሆነ ሁለተኛ መጠቀም አያስፈልግም። እኔ ቴሌ ብር ትንሽ ብድር ስለነበረብኝ ያንን እስከ ከፍለው ብዬ ነበር እንደዛ ያረኩት። ገባሽ?
አዎ፣ አዎ። አይ ምናልባት አሁን ስለበዛ ይሆናል ትንሽ ለመለየት እንትን ያስቸገረው እንጂ በዚህም ቢሆን አይ ከአራት ሙከራ በኋላ ራሱ ረው lock ያደርጋል። እኔም ራሴ ሞክሬ እንደዚህ በአሁን የመጨረሻ ሶስት ሜሴጆች ያየሻቸው ማለት ነው።
እም፣ ከአራት በ- message በኋላ lock ያደርጋል ራሱ account ኡን የሚቆልፈዋል፣ ይህንንም ይቆልፋል።
በቃ እሺ እንደዛ ከሆነ ጠይቃቸውና ነገ ጠዋት ማለት ነው አቢሲኒያ ባንክ ሄደህ ጠይቃቸውና የሚሉህን አዎ።
ነገር ደውለህ ትነግረኛለህ። ወይ እኔ እ፣ ከሰዓት ነው የምገባው ነገር ስ- አዎ።
ስገባ ደውልልህና ምን እንዳሉ ትነግረኛለህ። እሺ ከዛ ሌላ እሺ።
አማራጮች ካሉ እንደዛ እናያለን። ግን ዞሮ ዞሮ ይገባልሃል፣ ችግር የለውም። እሺ
እሺ።
እሺ አቢ፣ እሺ መልካም አዳር።